ሄሎ ሄሎ፣ አቤት አቤት።
ሰላም ጤና ይስጥልኝ። ከቤት ቤት ነበረ።
አብሮ ይስጥልን።
እሺ፣ አሁን እኮ እያወራህ ነበረ።
አዎ እያወራሁህ ነበረ።
አዎ እና ችግሩ ደግሞ አሁን አ- በቅርብ እንዲህ ተመላለሰ። ለምን እንደሆነ እኔ እንጃ። እኔም ብቻም ሳይሆን ሌላ- ሌላ ጓደኞችም እንደዛ ሆነ።
ቆይ ምንድን ነው የሚለው? አሁን ላይ error እያለ ነው ነው?
አሁን ይረላ ይረጋል። አሁን አዎ እሱን አሳውቀናል። እሺ ትንሽ ይጠብቁን።
እሺ። እና error ደግሞ የሚለው ሁሉም ጋር ነው።
እንደዛ ነው አዎ
እና ስለዚህ win win ያደረግነውም እዛ ላይ እያየ ነው ተመልሶ ብር የእኛንም ብር ይቆርጣል።
አሁን አንተ የላክልኝ ላይ እኮ win እንደሆነ የሚያሳይ የለም።
አያሳይም። history ው ላይ ገብቼ እኮ አየሁ፣ አያሳይም።
አዎ win ቢሆን እዛ ላይ ይጽፍልህ ነበረ። ባይገባልህ ራሱ እዛ system ኡ ላይ ያሳያል ታዲያ እዛ ላይም እኮ አልጻፈም። ሎ እኮ። maybe connection ችግር፣ ኔትወርክ በደንብ አይሰራም ስልክህ።
ይሰራል ይሰራል።
virtual game ኦች network በደንብ ያስፈልጋቸዋልና ምናልባት ለዛም እየወጣብህ ከሆነ system ኡ already ጨዋታውን አንዴ ከጀመርከው አይቆምም፣ ይቀጥላል።
እኔ ታዲያ ግራ ገባኝ እኮ። network ኡ normal ነው፣ ግን በዚህ ጋር እንዲህ ተመላለሰ። ለምን ወይን እ።
የቆረጠውን እዛ ጋር ለሱ የሆነውን እኮ አስ- ቢያስቀምጥ ቀሽት ነበር። አያስቀይም አስ- አያስቀምጥም። ብሩንም ይቆርጣል። ከዛም በኋላ win ወይ lose የሆነውንም እንዳለ አያሳይም ማለት ነው።
ያው እንትን በ- system ኡ ራሱ ከሆነ ምናልባት አንዳንዴ እንደዚህ ካ- ያጋጥማልና ራሱ system ኡ ከሆነ ይመልስልሃል። ትንሽ ጠብቀውና ይመልስልሃል። ግን lose ከሆነ አይመልስም። አሁን ቅድም የላክልኝን ልክ የላቸው ነበረ እሺ እና already lost ነው ነው ያሉኝ እሱ ጨዋታውን
እኔ ሲዘጋ ደግሞ አይቼዋ- እኔ ሲዘጋ ደግሞ አይቼዋለሁ።
ምን ይላል? የቅድም የላክልኝ አዎ lost ነው ያልኩህ እ።
አ- አዎ እዛ ላይ lose ነው የሚለው ግን ሲዘጋ ቁጥሩ መጥቶ ታ- እ።
ካርቴላው ላይ ትኬቱ ላይ አይቻለሁ።
screenshot ያደረከው አለ?
እንደዛ የለማ ፍጥነት ነው። እንዴት ነው screenshot የሚደረገው በዛ ፍጥነት ውስጥ ይሆናል ብለን አሁን እኮ እንጂ ታስ- history ላይ win የሚል ስለማያመጣ ነው lost እንደሆነ ነው የሚያሳየኝ ለኔ እ?
ታዲያ ምን ይደረጋል? በቃ ችግር የለውም። እኔ እያየሁ እኮ እንደዛ ሲሆን ያው system ከሆነ system ነው። ግን የዚህ አይነት ነገር ላይ በጣም እናንተም እንግዲህ መስራት አለባቸው ግዴታ።
አዎ እሱማ ግን አሁን error የሚለውን እ፣ ሌላ ብዙ ደንበኞች እያሉን ስለሆነ እሱን አሳውቀናል እሱን ይስተካከላል ትንሽ ጠብቁን
አሁን ለነገሩ ሲ- ቅድም የጻፍኩልሽ አራቱንም check አስደርጊ ንገሪያቸው። አራቱም ላይ ነው እንደዛ። ገብቼም ስወጣ login ብዬ refresh ም ሳደርገው እንደዛው ነው።
አይደለ አራቱም win በተከታታይ ይሆናል
አይሆንም እ፣ አይሆንም። እዛ ላይ አራተኛው ላይ እኔ ሁለቱ ላይ ብቻ ነው ያየሁት really ማለት ነው።
ሁለቱ ላይ ማለት አላየሁትም።
የትኛው ላይ ነው
ዘግቶብኝ ነው የወጣው። ያኛው እ፣ ስምንቱና ስንተኛው ላይ መሰለህ? ቆይ አስራ አራቱ ላይ እና አስራ ሁለቱ ላይ አላየሁም። ሁል- እ።
double ስምንቱ ላይ double ስምንቱ ላይ ግን አይቻለሁ።
እሱ ቅድም የላክልኝ ነው አሁን የላኩልሽ አዎ። አሁን እኮ የላኩልሽ ነው ቅድምና ማለት ነው። እዛ ላይ ሂስትሪ ሁለቱ ላይም ስምንት የለም ስምንቱ ምን አዎ፣ የሚል ነው history- የመጣልክ history ላይም የለም።
ስምንት ስምንት የሚለው ሁለቱ አዎ አንዱ ብቻ ነው ያለው፣ አንዱ የለም።
ምን time out አድርጎ ነው የሚያወጣብህ ወይስ ምንድን ነው ዝም ብሎ ነው የሚዘጋው፣ በቃ ይገለብጠዋል።
እኮ win እንደሆነ ሳ አላየክማ እሱን አይቻለሁ። ምን ሆነውን ላው ላይ win ብሎ አልጻፈማ፣ ሲዘጋ ነው ያየሁት።
እሺ በቃ ሁለቱን አሳውቅላለሁ እሺ ምናልባት time out ሆኖብህ ከሆነ የትናንትናውን የላክልኝ አንዱ time out ብሎ win አልነበረም እና እሱ ብሩ ተመልሶልን ነበር ወደ account አይደል አዎ
እሺ በቃ አሳውቅላለሁ ትናንትና እነዚህን እሺ እሺ አብ- መልካም ምሽት
እሺ በቃ ችግር የለውም። እሺ አይ ጠዋት ከነማ ሂድ በኔ እንትን ላይ ነኝ መጠበኝ ነው ዱቄት ጥራሉ ይችላል